ሄሎ መሳይ
አቤት እንዴት ነህ?
አለ
አማን ነው።
አማን ነው ሄሊ እንዴት ነህ
ባነር እና ኔም ፕሌት ባነር ኦልሬዲ ጠዋት ስልበት እ ተዘጋጅቷል። አልደረሳችሁም?
እኮ ልፈ ፕሪንት ላድርግ እንዳይወጣ ብዬ ነው ድጅጋ ላይ ነው ስላለኝ ነው እ?
Hello
ወይዬ መሳይ ወዬ
ቢሮ ና
አዎ
የ banner ማስታወሻ እና
እ የ name plate አሁን እንትን እየተባለ ነው። አልደረሰንም እያለች ነው ብርሃን
እኔም አላየሁም እ? already አቶ አ- በላይ ጠዋት መርቶ ለጸሐፊዋ ሰጥቷታል። ለሱ ጸሐፊ
call መጣን እኛ ጋር እሱ ጋር እንትን እናደርጋለን እንግዲህ እሱና አሁን ደግሞ ማለት አልደረሰንም እኮ ኖርማል ያ ሄሎ
መሳይ ወዬ እሺ
እ፣ ማጋ ነው የምትለኝ አሁን አሁን አንተ ነጋ አንተን አለመጣም
አላመጣም ጠዋት ጠዋት
ባስ ነው የባስ ነው የመጣው የባስ ብቻ ነው የደረሰው።
አ፣ ስለዚህ እንዲህ እናድርጋ የባነር እና የእንትን እ, ልከናል የዚህ የኔም ፕሌት
እ፣
እነሱን ነገሮች ወደዛ ተልኳል። ስራው ደግሞ በጣም አስቸኳይ ስለሆነ ይምጡና ይምጡና እሺ ድረሱ አምጡልና ሀይል አምጡልና አሁን ባልደረሰን ነገር ነው በስልክ እየተጨቀጨቅን ያለ ነው ይምጣልን ተጠይቀው ተጠይቀው እኛ ጋር የኛ ዳይሬክተር አለ ይምጣ እንወቀው
እሺ መ-